ውበይ እባላለሁ። እባክዎ ምን ልርዳዎ?
ሰላም ስልካችሁን ከ website ላይ አግኝቼ ነበረ።
እሺ ደንበኛችን ምን እንርዳዎት?
የ oxygen concentrator ሽያጭ ይኖራል?
oxygen concentrator።
አዎ
እሺ የት አካባቢ ነው ያሉት?
እ ወይ እኔ እንኳን ወይ ክፍለ ሀገር ነው የምኖረው እም
እ እና እሱን ለመግዛት ፈልገን ነበረ ለ- ለቤት ማለት ነው።
okay እሺ አለን። ዋጋው ሰባ አንድ ሺ አምስት መቶ ብር ነው።
እ ት- ትልቁ የሆስፒታሉ ሳይሆን ይሄ portable ኣ በ charger የምትሰራዋ አዎ
በቻርጀር የምትሰራዋ ታ- ይዞ ለመንቀሳቀስ የሚቻለው ነው።
አዎ በ- በ- ይዞ ለመንቀሳቀስ የሚቻል አይነት ነው። more information መልሼ ላሳውቅህ። መስመር ላይ ትቆየኛለህ?
እሺ እሺ ወንድሜ። ደንበኛችን እባክዎን መልሰው ሊደውሉልኝ ይችላሉ?
እ እ መልሰው ሊደውሉ ይችላሉ? እባክዎን አንዴ።
እሺ ችግር የለውም።
እሺ